እንዴት ቤት እሱ ነው የሚረዳት።
First upon day on uh,
ከአስር ኮዱ እንስጥሽ እናት
ምንድን ነው ያለኝ? ይቅርታ
እንትን ነው ፖስት ፖንድ ፖስት ፖንድ የሆነውን አለቅልናል።
እሺ ካሸር ኮዱን ይንገሩኝና ቼክ ላድርግሎት።
እሺ አስራ ሶስት አስራ ሶስት ሀምሳ አራት ሀምሳ አራት ዘጠና ሁለት ዘጠና ሁለት ሰባ አራት ሰባ አራት ቦ- ቦነስ ነውና እንትን አለን አለቅልናል።
እሺ አንዴ check ላድርግሎት።
ምንድን ነው የሚያመልክ ሁልነቱ የተቋረጠው
hello እናት እሺ መቶ ብር ቦነስ አሉት።
እሺ እሺ አይ፣ እዚሁ ላይ ሄደው ያሉት ከሱቅ ነው የሚያወጡት።
ከምን ከ cashier ነው የሚወስዱት እዛው ሄደው ከቆረጡበት።
እሺ በዛው አንድ ትኬት አይልኝ እና ቁጥር cashier code ልስጥሽ።
እሺ ይንገሩኝና አይሎታለሁ።
እሺ አስራ ሶስት ሀምሳ አስራ ሶስት ሀምሳ ዘጠና ሁለት አርባ ሶስት ዘጠና ሁለት አርባ ሶስት
አዎ በሁለት መቶ ብር የተቆረጠ ስልሳዎች ስልሳዎች አዎ እኮ። ማን hello አቤት እ፣ ይሄኛውን loss አድርገዋል። odd ኡ ትንሽ እ?
ስለሆነ ተመላሽ ብር የለውም።
okay የኮ- የ postponed ኡ odd ኡ ተቀንሶ ስለሆነ ነው
አ odd ኡ ትንሽ ስለሆነ ተመላሽ የለውም።
ቢኖረው ስለደወሉ- ደስ ይለኝ ነበር። እሺ አመሰግናለሁ ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት።
ስለ አንቺ